ሄሎ ጤና ይስጥልኝ እባክዎት ምን ልርዳው?
Where you are
ምን አሉ?
English?
ሄሎ
English አለ
አለው
English how are you? ሶማሌ አለ
ሶሪ የለም ሶማሌ የለም ይቅርታ